የጤና ይስጥልኝ ኢንቨስትቤት ሄሎ ሄሎ ጤና ይስጥልኝ ኢንቨስትቤት
ቲኬት እንትን ለማስለቀቅ ነበር።
ምን አልከኝ?
ቲኬቱን እንትን የቀረው እንትን ለማስለቀቅ እሺ cashier code ንገረኝ። የትኬቱ
እ
cashier code cashier code
አስራ አንድ አስራ አንድ
ዜሮ ስድስት ዜሮ ስድስት
ሰባ ሶስት ሰባ ሶስት ሀያ አራት ሀያ አራት እሺ lost ነው። እሺ
እ ሎስት ነው።
ልወስድ ነው lost ነው። አዎ lost ነው።
ይቆያል።
አይ ትኬቱ lost ነው። አላሸነፍክም። ትኬቱን እኮ አላሸነፍኩም።
እ ትኬቱን አላሸነፍክም። አንድ ቀይ የወ- የሚ- የሚወጣ ጨዋታ አለ
የወጣ ነው እሱ የተሰረሰ ነው።
እኮ ዜሮ ለዜሮ ነው ያለቀው። አንተ ደግሞ win ዋና ባለሜዳ ያሸንፋል፣ አሊታዲ ያሸንፋል ብለህ ነው የመደብከው። ሄሎ እሺ ስቱዲዮ እሺ